ስም ዜሮ ላይ
ሄሎ
ጤና ይስጥልን ቤተሰቤት
ይኸውልሽ እናት ባለፈው ልኬ ነበር ከትላንትና ወዲያ ማታ ላይ አራት አራት መቶ ማለት ነው።
እሺ ቅዳሜም ቅዳሜም ደወልኩኝ እሑድም ደወልኩኝ ይለቀቃል ምናምን እየተባለ አልተለቀቀልኝም። ብር በምን እስካሁን በሳንቲም ያደረከው በሰ- በአንድ- በሳንቲማ ደውለህላቸው ነበር ለእናንተ ለሳንቲሞች ለሳንቲም በሳንቲማ አልደወልኩም። ስልካቸው ላይ አይቀበልም። ስልካቸውን ስኝ ውስጥ ዘጠና ሶስት ስልሳ
እሺ ዘጠና ሶስት ስልሳ ነው።
አዎ ዘጠና ሶስት ስልሳ እሺ እሺ እማዬ፣ እሺ